ሰላም ጤና ይስጥልኝ። ቪዲዮ ኢትዮጵያ ሳንቲ ነኝ። ባኮት የምንለብሰው
እንትን የድራፍቱ መቀነሻውና መጨመሪያ አናቱ ላይ እምቢ ብሎኝ
የድራፍት የድራፍት ማሽን መጨመሪያና መቀነሻው አዎ፣ መቅጃዋ
tap ኡ የሚወርድበት ማለት ነው።
አዎ tap ኡ ጋር ያለው አዎ።
መስመር ላይ ያሉ ደንበኛችን አዎ አለው።
አይሰራም፣ አይጨምርም፣ አይቀንስም።
በቃ እንዳለ ነው የሚወርደው። ለመቀነስ አይቀንስልኝም።
እሺ VGI ID ዮትን ይንገሩኝ።
አላቅም። እንትን number ኡ ልንገርሽ
እሺ TIN number ኡንም ይችላሉ። እሺ ዜሮ የተመሰገኑበት ዜሮ ዜሮ
እሺ
ሀያ አራት
አራት ሰማንያ ሶስት
ዜሮ ዜሮ ሀያ አራት ሰማንያ ሶስት
ሰማንያ ሶስት ስልሳ ሶስት
እሺ
ሀምሳ ስድስት
ሀምሳ ስድስት ዜሮ ዜሮ ሀያ አራት ሰማንያ ሶስት ስልሳ ሶስት ሀምሳ ስድስት ሀምሳ ስድስት እሺ አንዴ መስመር ላይ ጠብቁኝ። ያፈለኩት ነው። እ በ TIN number ኡ አላገኘሁትም። ምናልባት የተመዘገቡበትን ስልክ ቁጥር ያስታውሱታል?
በዚሁ ስልክ ነው የደወልኩት ዜሮ ዘጠኝ አስራ አንድ
በዚሁ ነው የተመዘገቡት እኛ ጋር ሲመዘገቡ።
አዎ እሺ እሺ፣ በስልክ ቁጥሩ ልፈልግሎት።
እሺ
ኮኬት ባርና ሬስቶራንት ናት።
አዎ
እሺ እ ሙሉ ስሞትን ይንገሩኝ። የእርሶ ለማ- ለማትሻለ ብቻ
ለማ ተቻ- እ ተሻለ ኢሬቻ እትቻ እትቻ ኢሬቻ። እሺ እ ለሌላ ጊዜ እንዲሆኑት ቪጂ አይዲዮትን ልንገሩት እንዲጠቅሙት።
እሺ
አርባ አምስት
አርባ አምስት ሰላሳ ስድስት ሰላሳ ስድስት አስራ ሁለት
አንድ ይቅርታ አድርግልኝ ልጻፈው በደንብ እሺ እሺ ይጻፉት። እሺ እሺ ስክሪፕቶ ስጪኝ እስቲ ቻይ ነው ስክሪፕቶ እሺ አርባ አምስት አርባ አምስት ሰላሳ ስድስት ሰላሳ ስድስት አስራ ሁለት አስራ ሁለት ዘጠና ሶስት ዘጠና ሶስት እሺ thank you ይህ የ VGI ID ዮት ነው። ሌላ ጊዜ ሲያስመዘግቡ ቶሎ እናገኘዋለን ድርጅቶትን ይሄን ከነገሩን።
እሺ thank you
መስመር ላይ ያሉ ደንበኛችን አለው እሺ ቅሬታዎትን መዝግቤልዎታለሁ ወደሚመለከተው ጥገና ክፍል አስተላልፌያለሁና በተቻለው ፍጥነት መጥተው ይሰራሉ።
እሺ እባክሽን ዛሬ በቃ ምንም ማዝ መስራት አልችልም እረፍት ስለሆነ የሚያመጣው አዎ እሺ ቅሬታዎትን በተቻለው ፍጥነት እኔ አሁን አስተላልፌያለሁ እነሱ ደግሞ በተቻለው ፍጥነት ይመጣሉ የጥገና ክፍሎች።
እሺ thank you ሌላ የምረዳውት ነገር ይኖራል?
በቃ ይሄው ነው እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
ምንም thank you እሺ እሺ።